ጤና ይስጥልኝ። አሪፍ ነኝ። ሎዛ ነኝ። እባክዎ ምን ልርዳዎት? ጤና ይስጥልኝ።
ይሰማኛል። አዎ፣ አንድ ሺህ ብር ከጃቦ ቤት አልገባልኝም።
withdraw አድርገው ነው ደንበኛችን።
withdraw አድርግቼ አልገባልኝም። ሪፖርት አድርግቼ ያለው
እሺ ቴሌግራምም screenshot አድርግቼ ልኬላቸው ነበር።
ደንበኛችን ድምጾት በጣም ይቆራረጣል። ምን አሉ?
በቴሌግራም screenshot አድርግቼ ልኬላቸው ነበር።
ይሰማዎታል? ደንበኛችን ደንበኛችን ይሰማዎታል? ድምጾት ለእኔ እየተሰማኝ አይደለም። ይቅርታ።
ቴሌግራም ላይ screenshot አድርግቼ ልኬላቸው ነበረ።
እሺ መች ነበር ያስመዘገቡት?
ዛሬ ዛሬው ነው መዝግቤ ነበር።
ዛሬ ጠዋት ነው ደንበኛችን።
አዎ አዎ አዎ አዎ
እሺ እ በዚህ ስልክ ቁጥር ነበር ያስመዘገቡት?
አዎ በዚህ በዚህ በቴሌግራም ላይም screenshot ያደረኩትን ልኬላችሁ ነበር።
እሺ እሺ ደንበኛችን ቴሌግራም ላይ የሌሎት የቴሌግራም እ ስሞት ማን ይባላል?
አሜን የጌታ ነው ልኬያለሁ። ቴሌግራም ላይም ልኬያለሁ።
እሺ ደንበኛችን እያየሁሎት ነው። ደንበኛችን ይቅርታ እያየሁሎት ስለሆነ ነው። እንዴ መስመር ላይ ጠብቁኝ።
ችግር የለም።
እሺ ደንበኛችን መስመር ላይ ያሉ
አለሁ አለሁ አለሁ።
ዳግማዊ ዳንኤል ነው ስሞት።
አዎ አዎ አዎ አዎ እሺ እሺ ጉዳዩ ወደሚመለከተው አካል ተላልፎሎታል። ደንበኛችን ከባለሙያዎች ምላሽ ያገኘን ሰዓት እኛ ደውለን እናሳውቅታለን።
እሺ እሺ እሺ እሺ ደንበኛችን መልካም ቀን ይሁንልዎ።
Thank you.